ጤና ይስጥልኝ። ልትወርዳ ባኮም ልርዳው?
ሄሎ
ልትወርዳ ባኮም ልርዳው?
እ
ልትወርዳ ነው ባኮም ልርዳው?
አዎ ምን መሰለ እ እየሰማሁት ነው።
አዎ የእናንተ ቴሌግር ቴሌ እንትኑ ቴሌግራም ቴሌግራም ቁጥሩ እሺ ልንገሩት።
አዎ አዎ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ቆይ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
እና ዘጠኝ ነዋ መሆን
የቴሌግራም ቁጥር ነው የነገርኩት። እዛ ላይ ላኩ።
OK ዘጠኝ ዘጠኝ digit ነው።
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አዎ።
ሰላሳ ዜሮ አዎ።
ስድስት
OK OK OK OK